ምን አልከኝ?
barbecue, chicken large,
ጤና ይስጥልኝ ልማት ዘሚት branch ነው እኔ።
እሺ ከ BeU delivery ነበረ መውለለሽ እ እ ከ BeU ነበረ ምደውልልሽ እሺ ሰማንያ አራት ዘጠና ሰላሳ አምስት አንድ barbecue chicken large ታዞ ነበር እንዴ?
ቆይ እስኪ እንዲህ እንዲያው hello ጤና ይስጥልኝ ልማት ዘሚት ነው።
እሺ ከ BeU ነው ምደውለው እሺ
ከአርባ ሁለት ደቂቃ በፊት በሰማንያ አራት ዘጠና ሰላሳ አምስት barbecue chicken large አንድ ታዞ ነበር እንዴ?
ምን አልሽኝ? ማ- አንድ barbecue chicken large በስንት መሰልሽ order ነበሩ ሰማንያ አራት ዘጠና ሰላሳ አምስት ሰማንያ አራት ዘጠና ሰላሳ አምስት ሰላሳ ቻርጅ አምስት barbecue chicken አ አዎ ወጥቷል ወጥቷል።
ወጥቷል አዎ እሺ driver ኡ አለ አይደል? ታችቷል ወይስ ገና ነው እ
ከዛ እንደገና ይህንን ያልሽኝን order ነገረኝ እና የኔ ነው አለኝ። ግን ከዛ በፊት እ ሌላ ልጅ ይህንን ነግሮኝ ይዘውት ወጥቷል።
ይዘው ከዛ እንደገና በሌላ ተደው- order number ነው እንዴ እናት? ያው ምን አልሽኝ?
ሌላ በሌላ order number I think ተመሳሳይ item ታዞ ነበረ መሰለኝ።
ተመሳሳይ ምግብ- ምግብ ነው በሙሉ የሰጣቸው ነበር እኮ እ አይደለም። something ነው አንደኛ order ማለት ነው። something ሚኪ ነው፣ አንዱ ደግሞ barbecue ነው። አንዱ medium size ነው፣ አንዱ large size ነው።
ስለዚህ ይሄ large size ኡ ተሰርቶ ቀርቷል።
ተሰርቶ ገብቶ ወጥቷል። ከዛ ልጁ ተቀብሎኝ ሄዷል ፈርሞ ማለት ነው። ግን እዚህ ጋር ይኸው መጣና እንደገና አንድ ልጅ እ የዛኑ የወሰደውን number ነገረኝ። ይህ medium ኡ እዚሁ እንዳለ ነው ተርቶ ቁጭ ብሏል ስንት ሰዓት ሙሉ።
ያኛው የወሰደ order number ኡን ትነግሪኛለሽ?
ኦብጀር ነንበሩ
እዚህ ጋር አሁን ያለኝ ዘጠና አርባ ስድስት ነው ያኛው ያልወጣው order አሁን ማለት ነው። ግን አሁን ያልሽን order ልጅ መጠራ ዘጠና ሰላሳ አምስት ይሄኛው ማለት አለኝ።
ነው maybe driver I think ተቀያይሮባቸው ነው።
አ፣ እ?
ምክንያቱም በዘጠና ሰላሳ አምስት አሁን የነገርኩሽ order ማለት ነው barbecue chicken large ነው የታዘዘው።
ያው አል- maybe አልወጣም?
እስቲ ቆይ ዘጠና አርባ ስድስትን ቆይ አንዴ ጠብቂኝ።
ዘጠና አርባ ስድስት ደውይለትና I think ተቀያይሮባቸው ነው order ኡ አልወጣም ገና ዘጠና አርባ ስድስት medium ኡ ነው አይደል እናንተ ጋር ያለው ላርጁ አዎ ነው።
medium ኡ እኛ ጋር እንዳለ ነው ላርጁ ወጥቷል።
በቃ እሺ ናት። እሺ ቴንክ ዩ እናመሰግናለን።
እሺ